ሁለት ሰው ስለሚቀረው ሄርሚላ ረግቦ አይ ምንም አይነት ሰው አልገባም።
Hello Hello፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከ ChipChip ነበር የምደውሎት።
እሺ እ Lifebuoy ሳሙና order እያደረጉ ነበረ።
Lifebuoy ነው አይደለ?
አዎ እሺ እና ሁለት ሰው ነው ያለው። አንድ ሰው ይዳራል እና fail ሳያደርግቦት እንዲሞሉት ውይ ነበር።
አልሞሉም እንዴ? ቆይ እስኪ እሺ። ኧረ ብዙ ሰው ማህሌትና- ፈልጋለሁ ብሎ ነበረ እ አዎ ማህሌትና ፀሐይ ነው ያላችሁት። አንድ ሰው ሙሉበት fail ሳያደርግ።
okay እሺ። ቅድስት ህይወት ሚል አለ አላረጉም join አዎ ሁለት ሰው ብቻ ነው ያለው። አንድ እሺ ሰው ይጎላል።
እሺ። አመሰግናለሁ።
እሺ፣ እሺ እናመሰግናለን። መልካም ቀን።